እንደዚህ ነው ብለን እኮ የምናውቀው የሚፈልገው ነገር ለማድረግ ግን እሱ ሄሎ ሄሎ አባይ ዋሽንግተን አዎ ሄድ ቤን ሲ ፈልጌ ነበር ሲ ፋይል እ? እ?
ከሊኮታል
ብሬን እ?
ስታ ነው ብሬን ሲ ከፈልጌ ነበር ሲ
ዊዝ ምን ሲ ፋይል ሰማኝ ናት with contrast ነው ምንድን ነው
ይኸውልሽ እ።
brain CT
እኮ brain CT ብቻ ነው የሚለው brain CT brain CT without without contrast ነው የሚለው አዎ አዎ እሺ ሁለት ሺህ ሰባት መቶ ብር ነው
C-spine የሚጨምር ከሆነ
C-spine ነው የሚሉት አዎ
እስኪ ወይ ማለዳውን ይላኩልና ሲስ ፋይን አልገባኝ ለዛ ነው ሲያወራ
ሌላ አቤት ሰላም ሰላም ሸቢ እሺ ምን ነበር ከሚሉት ነበር ብሬክሊ ዊዛውት ኮንትራክት ፈልጋል ዊዛውት ኮንትራክት ነው እሺ ዊዛውት ኮንትራክት ነው ሲ ፋይን ሲ ስፋይን ደግሞ
እሺ
ዋጋው ምናምን መጀረሻ
እሺ ማለዳ ወይ ይላኩልን ማዘዣውን ጽፈናል
ወይ ላኩልኝ እሱም እሺ ለም- ለምን ነው የምልከው በአምቡላንስ መምጣት ይችላል አምቡላንስማ እንልካለን ዋጋውን በትክክል ልንገራችሁ ብዬ ነው በስራት ነግሪያቸው
የሚመለከተው መጠየቅ አለብኝ ብሬን ሲቲ ዊዛውት ኮንትራክት ከሆነ ሁለት ሺህ ሰባ መቶ ብር ነው ግን ዊዝ- ይጨምራል አልከኝ አይደለ ፋይን ዊዝ ማስፔን ይቻላል እሺ አናግራቸው እሱን ገንዘቡን እሱ ጋር ነገር
አቤት እሺ እና ሰላም እግዚአብሔር ይመስገን እሺ አይ በቃ ዶክተር ንግሮሽን ምን እንደም
እኮ እሺ ወይ ማዘዣውን ላኩልኝ ዋጋውን በትክክል ልነግራችሁ ምን በቴሌግራም ነው ምን ነው አዎ ስልክ ልክ ስልክ ስልክ ላኪልኝ text አድርጊ ላክሎ እሺ እሺ አዎ text አድርጊ እሺ
እ?